እያላገጠ ነው ይመስለኛል። አ
ምን አልሽኝ? እማዬ እየተቋረጠ አስቸገረኝ እኮ እየደወልኩ ነበር።
እሺ ደንበኛችን ስልክ ቁጥር ይጠይቆታል። በራሱት ስልክ ቁጥር ስለሆነ የወ-
አካውንቱ የተከፈተው
አ አካውንቱ የተከፈተው በስልክ ቁጥሮት ነው ደንበኛችን።
እሺ
ስለዚህ እንደዛ ከሆነ ቤስት ም።
ቤት ላይ ያሉት
እሺ
login ሲሉት ስልክ ይጠይቆታል። ስልክ ቁጥር ስለሆነ
መ- እ፣ ጉግል ላይ ነው የምገባው።
ደንበኛችን ቤስት ቤት ብለው ሰርች ቤት ላይ ቤስት